ጤና ይስጥልኝ የኢትዮ በረራ መረጃ ማዕከል እባክዎን ልርዳዎ?
ትኬት ለመጠየቅ ነበር የቻይና የቻይና?
ጓንዡ አዎ ጓንዡ አዲስ okay ጓንዡ
አዎ የሚነሳው ወይም ከ- ማለት okay እሺ መቼ ነው መሄጆት ከዚህ
አይ መጀመሪያ information ትኬት ልቀ- ልጠይቅ ብዬ ነው
እሺ የአንድ ወር አድርጌ ልንገሩት ደርሶ መልስ አዎ አዎ እሺ አንድ ደቂቃ የሶስት ወር አይ- አዎ የአንድ ወር አድርግልኝ እሺ መቶ ሀምሳ ሶስት ሺህ አምስት መቶ ሀያ አራት ነው
okay የሚቀንስ የለውም ይሄ ቤት ነው direct ነው ደርሶ ይሄኛው መልስ ዳይሬክት ማለት ነው የ Ethiopian Airlines ነው። ከ Ethiopian Airlines ኡ የሚቀንስ የ Turkish Airlines አለ፣
እሺ Turkish ስንት ግን ነው የ transit time ኡ እሱ አራት ሰዓት ከሰላሳ አምስት አለው። እሱኛው okay፣ መቶ ሀያ አንድ ኤርፖርት ሺ ውስጥ ስምንት ነው መቶ አርባ ስድስት ነው። አዎ airport ውስጥ ነው።
okay እሺ አመሰግናለሁ እሺ እናመሰግናለን እደውላለሁ ስለደወሉ።
እሺ መልካም እሺ ቻው